ጤና ይስጥልን YouTube hello ሰላም ጤና ይስጥልን Donkey Tube አለን እግዚአብሔር ይመስገን። ምን ልታዘዝ?
ልጅ ልጠቁም ብዬ ነበር።
እሺ የሚጠቁሙት ልጅ እድሜ ስንት ነው?
እድሜ
አዎ አምስት
ምንሽ ነው?
ልጅ
ልጅ መጠቆም አይችልም ከይቅርታ ጋር። ሌላ ህፃኑን የሚያውቀው የአካባቢ ሰው ወይ ጎረቤት ነው የሚችለው መጠቆም። አዎ ናቸው ዞሮ ጎረቤትም አለች ልጄም አለች ዞሮ
አይ የአካባቢ ሰው ነው ልጅ ልጅ ወላጅ መጠቆም አይችልም ልጁን።
ኧረ አዎ